Hello ጤና ይስጥልን።
አብረው ይስጥልን።
ስልኩ ተቋረጠ። ከአሪፍ ፔይ ነው የምደውለው።
እሺ እሺ። ፕሮግራሙ ያው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው እሺ በኢትዮጵያ ብሔራዊ ቲያትር ታህሳስ ሶስት እሺ እ፣ እሺ። ዝግጅቱ ሌላ ላይ ምን- እንደሚገኙ ማረጋገጫ ማግኘት እንችላለን። ይመችዎታል?
እ፣ እርግጠኛ አይደለሁም። ሲቀርብ ነው የማውቀው እሱ እሺ እሺ። ጊዜያትን ሰውቶ ስላደመጡ እናመሰግናለን። መልካም ቀን ይሁንልዎት።
እሺ እኔም አመሰግናለሁ። እሺ